ጤና ይስጥልኝ ቤት ቤት እንዴት ነሽ?
ሰላም።
withdraw ብዬው ነበር አልገባም ወደ አካውንት በዚህ ስልክ ነው? ስንት ብር ነው?
ወደ ሀያ ምናምን ሺህ ብር ስንት ብር አልከኝ? ይቅርታ።
ወደ ሀያ ምናምን ሺህ ብር ነው።
እሺ አንዴ ጠብቀኝ check ላድርገው። ስንት ብር አልከኝ?
ሀያ አራት ሺህ ምናምን ብር ነው።
አንድ ላይ ነው ወይስ ለየብቻ ነው ይላል?
ለየብቻ
እሺ ቴሌብር አካውንት አስራ አንድ ሀያ ሁለት ሰባ ዘጠኝ አርባ ስምንት እሺ confirm እያደረኩልህ ነው። እሺ
እንዳለ
ሰባት ሺ አምስት መቶ ብሩ ገባ። ከዛ ደግሞ ሰባት ሺ አምስት መቶ ብር እንደገና ከዛ አምስት ሺ ብር ሀያ ሺ ብር ሆነ መሰለኝ አይደል?
አሁን ሆነ ሀያ ሺህ እኮ ሀያ ሺ ብር ከዛ አራት ሺ አምስት መቶ ብር በቃ
መዛከራ ጨምር
ተደወሉ። እናመሰግናለን። መልካም ቀን።